ሰላም ጤና ይስጥልን። ቺቺ ተባከው ምን ልርዳው?
ሰላም ነው።
ሰላም አለንም።
አሁን ኦርደር ብረ- እ ቢደረግ ለነገ ይደርሳል እንዴ?
አይ አይደርስም። ዛሬ ኦርደር ካደረጉ ለነገ ነው የሚመጣሉት፣ ግን አሁን ስለመሸ አክሰብት ላይ ይባል ይችላል ኦርደሮት።
እሺ አሁን ክሬት ቢደረግ ለመቼ ነው ታዲያ? ቅዳ እሑድ ደግሞ አሰሩም ከነገ ወዲያ ነው የሚደርስሉት። ያ ማለት እ፣ ዛሬ ሐሙስ ነው፣ ቅዳሜ ማለት ነው። ዛሬ order አደረጉ የሚደርስሉት ይመጣል ቅዳሜ።
ቅዳሜ ይመጣል። አሁን order አዎ።
ቢደረግ አዎ
እሺ፣ እናመሰግናለን።
order ያርጉሽ ምን ከምሽን እሺ።